ጤና ይስጥልኝ።
ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን። ምን ልርዳዎት?
አንተን ጎጆ ይሰራ።
ይቅርታ።
ሄሎ ሄሎ ሄሎ፣ ትንሽ ተቆራረጠ።
ሄሎ እንትን ጉዳይ ጉዳይ ስራ ነው ጉዳይ ምናምን።
አዎ፣ አዎ፣ ጉዳይ ነው ጉዳይ ነው አዎ።
የደወሉት።
አዎ አይ ስራ ምን ምን እንዳለ ለማወቅ ነው።
ለመመዝገብ ነው ለመ- ባለሙያ ለመፈለግ ነው።
አይ ለመመዝገብ ነው እንጂ ስራ
ለመመዝገብ ከሆነ አሁን እ፣ የሚመዘግቡ ለባልደረቦቼ transfer ላድርጉት።
መሻውን ነው።
አዎ፣ አሁን አሁን ነው።
እሺ እሺ፣ መልካም